አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው እፎይ ባለ ልቤም ፍቅሪያችን አግኝቼ አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው